በቀለ አቤት እሺ ከቢሮ ይዘው ነበር የምደውለው በአስር ስልሳ አምስት እና በአስር ስልሳ ዘጠኝ እናንተ ጋር ሁለት order ነበረን yeah
አልደረሰም።
አዎ አንድ አስር ደቂቃ
የትኛው order ነው አስር ደቂቃ ከዚህ በኋላ?
ሁለቱ ማሽኑ እስከሚሞቅ ስለሚቆይ ጠዋት ላይ ምንም ትእዛዝ ስላልወጣ እስካሁን እኮ አስር ደቂቃ እኮ customer እኮ እየደወለ ነው። አንደኛው already ሰላሳ ምናምን ደቂቃ ሆኖታል።
አለዛ እስከሚቆይ ደርሳል። በቃ አንድ አስር ደቂቃ ከዚህ በኋላ አምስት አስር ደቂቃ እ- እ- አስር ደቂቃ ሳይሆን በአምስት ደቂቃ ስጡት ለማድረስ ሞክሩ።
እሺ እሺ